ቤቱ ሰማይ ከውበት የታደላትቱ ልምጣ ወይ ልቅር ወይ ነይ ሳይነጋ ሌሊቱ እሷን አግኝቼ ሌላው የታባቱ የኔዋ ቆንጆ ናት መልከ መልካሚቱ ሰማይ ከውበት የታደላትቱ ልምጣ ወይ ልቅር ወይ ነይ ሳይነጋ ሌሊቱ እሷን አግኝቼ ሌላው የታባቱ ያለሷ ሰው ቢሞላበትም ከተማ አይደምቅም በቃ ያለሷ ካትገቢ እንኳን አትለይም እኔም ከሷ ያለሷ ትወደኛለች በጣም ከራሷ አስበልጣ ከነብሷ አይሆንልኝም ማንም አፍቅር ካልሰጠው እንደሷ አንገራገረችው መላው አካላቴ ነው እስክረሳው ድረስ እኔ ማንነቴ ነው ከላይ ጨክኖ አይችል ሊላመድ ከሌላ አስረሽ ይዘሽ ቀረሽ እንዳያይ ከሌላ የኔዋ ቆንጆ ናት መልከ መልካሚቱ ሰማይ ከውበት የታደላችቱ ልምጣ ወይ ልቅር ወይ ነይ ሳይነጋ ሌሊቱ እሷን አግኝቼ ሌላው የታባቱ የኔዋ ቆንጆ ናት መልከ መልካሚቱ ሰማይ ከውበት የታደላችቱ ልምጣ ወይ ልቅር ወይ ነይ ሳይነጋ ሌሊቱ እሷን አግኝቼ ሌላው የታባቱ yeah. አንቅልም አይኖቼን ከዛ ሰውነት ከሚያምረው ከአካሏ እንደ ላፍሳ አብዛ ስም ቁጥር ቅርጿ ልቤን አደንዝዛ ቃላጣው ሊመጥም የሆነ ለሷ ማሞገሻ ምክንያቱም ምንም አይደለም መፍቅሯ ነው እውነቱ አንገራገረችው መላው አካላቴን እስክረሳው ድረስ እኔ ማንነቴን ገላይ ጨክኖ አይችል ሊላመድ ከሌላ አስረሽ ይዘሽ ቀረሽ እንዳያይ ከሌላ የኔዋ ቆንጆ ናት መልከ መልካሜቱ ሰማይ ከውበት የታደላት ተቱ ልምጣ ወይ ልቅር ወይ ነይ ሳይነጋ ሌሊቱ እሷን አግኝቼ ሌላው የታባቱ የኔዋ ቆንጆ ናት መልከ መልካሚቱ ሰማይ ከውበት የታደላትቱ ልምጣ ወይ ልቅር ወይ ነይ ሳይነጋ ሌሊቱ እሷን አግኝቼ ሌላው የታባቱ yeah እሷን ትቼ ላይሆንልኝ ኑሮ ወይኔ ሌላ ወስዷት አይኔ በያ ደሞ ወይኔ እለ ፍቅር በቃ ከሷ ሌላ ዛሬ ከጄ ጣፋጭ ልጅ አግኝቼ ወይኔ የኔዋ ቆንጆ ናት መልከ መልካሜቱ ሰማይ ከውበት የታደላቴቱ ልምጣ ወይ ልቅር ወይ ነይ ሳይነጋ ሌሊቱ እሷን አግኝቼ ሌላው የታባቱ የኔዋ ቆንጆ ናት መልከ መልካሜቱ ሰማይ ከውበት የታደላቴቱ ልምጣ ወይ ልቅር ወይ ነይ ሳይነጋ ሌሊቱ እሷን አግኝቼ ሌላው የታባቱ